Hello ጤና ይስጥልኝ።
ጤና ይስጥልኝ። stand up comedy መታደም ፈልጌ ነበር።
እሺ የሁለት ስንት ሰዓት ነው?
እ፣ አሁን ስምንት ሰዓት ነበረ እሱ ተጀምሯል። ማታ ሁለት ሰዓት አለን።
ሁለት ሰዓት የሚጀምር አዎ አዎ፣ ሁለት ሰዓትም ይጀምራል።
እም፣ ከዛሬ በኋላስ መቼ ይኖራል?
እ፣ ቀጣይ ቀጣይ ሲኖር ቀጣይ ቅዳሜ?
እናስታውቃለን። አዎ አዎ
እም፣ በቃ እሺ። አመሰግናለሁ።
እ፣ እሺ እናመሰግናለን።